ሌላው ዋሽንግተን ሜዲካል ዶክተር ሰላም ደህና ዋልክ? hello ጤና ይስጥልኝ።
ይሰማሃል? hello hello hello
ይሰማል ወይ?
አዎ፣ አሁን ይሰማል።
እሺ እንዴት ዋልክ?
ሰላም እግዚአብሔር ይመስገን።
እ፣ information ፈልጌ ነው። ዛሬ ክፍት ናችሁ?
እ፣ ክፍት ነን። ምን ነበር የፈለጉት?
እሺ ፋርማሲው ክፍት ነው?
አዎ ክፍት ነው።
እሺ ያ emergency የልጆች መድኃኒት አስፈልጎኝ ነው ልመጣ ፈልጌ ነበር።
okay እሺ።
አለ? እሺ ያው የ- ከማንኛውም የዋናውን medical reception ስልክ ልስጦት እና እነሱን inform ያድርጓቸው።
እሺ
ዜሮ ዘጠኝ ሰማንያ ስምንት
እሺ ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ ቆይ ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ እሺ አመሰግናለሁ።
እሺ መልካም ቀን ቴንክ ዩ ላንተ እሺ።